ቤት
አሁን ደውዬ ነበርና በመሀል መሰማማት ስላልቻልን እሺ።
ተዘጋ።
አዎ።
እ ከየት ነበር የት ነው?
የደወልክልኝ?
ገርጂ መብራት ኃይል አዲስ አበባ። አ አዎ ገ- አዎ ዲማጅ ነህ?
ይማጃ
እሺ።
አይ የት ነው ያልሽኝ? በአካል እንትን ለማለት በአካል እንትን ለማለት እ፣ አሜሪካ ኤምባሲ ጎን
የድሮ ሰላ እንትን ሽሮ ሜዳ።
የነበረው ነው የድሮ የድሮ ሰላም ምንድን ነው የነበረው አይደለ? የሆነ ትልቅ ግቢ።
ወሰንና ማንነት አዎ የወሰንና ማንነት የሆነ ነገር ምናምን አዎ እና የት ነበርሽ?
አዎ።
ሰሩበት የነበረው ግቢ አይደል? ነበርሽ የት ነበርሽ? የሆነ አንድ አዎ የተመረሰ ሰሩበት የነበረው ግቢ አዎ አዎ እዛ ጊ- እዛ ግቢ እዛ ነው።
ነው።
እሺ ሰኛ ነው።
እዛ ግቢ ነው። እዛ ግቢ ነው። ታች አምድ ላይ እንዳለ ፊት ፊት ያድርግልኝ።
እሺ
እሺ፣ ጥሩ እሺ፣ አመሰግናለሁ።
እሺ አመሰግናለሁ። እሺ፣ እሺ።
እሺ መልካም እሺ።
መልካም ቀን